ሄሎ ጤና ይስጥልን ቤት አዴት ነኝ። ሰላም እንዴት ነህ?
እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን።
ያ ስልኩን ስልክ ቁጥር ምንድን ነው? የሰረቀውን ብር ንገሩ።
የምን ምን voucher ነው?
አዎ ስልክህን ንገረኝ። ዜሮ ዘጠኝ
ዜሮ ዘጠኝ አስራ አምስት እሺ አሁንም አስራ አምስት እሺ ስልሳ
ስልሳ
ሰላሳ ሰባት
ሰላሳ ሰባት አዎ አ ብር ብር የተሰረቀ ብር ነው። የአራት ሺህ
እሺ ስምንት።
check አረግ አይ voucher ላይ ነው አይደለ?
አዎ አዎ እሱ ላይ ነው። ዊት ድረው ዊት ድረው እሺ ጥያቄ ይስጥ አካውንት ሰብረው ወሰዱ። አራት ሺህ ስምንት ብሎ ነው።
አራት ሺህ ብር ነው አይደለ?
አራት ሺህ
አዎ ገብቶልሃል እኮ በዜሮ ዘጠኝ ሰላሳ አምስት ሀምሳ ሰባት ሀያ ዘጠኝ ዘጠና ሰባት አስራ ሰላሳ አምስት ሀምሳ ሰባት
ሀምሳ ሰባት
ሀያ ዘጠኝ ዘጠና ሰባት አዎ በሱ ስልክ ገብቷል። እሺ ገብቷል ገብቷል ዘጠና ሰባት አይደለም እ ዘጠና ሰባት መጨረሻ ምን አለ? ሄሎ በዜሮ ዘጠኝ ሰላሳ አምስት ሀምሳ ሰባት ሀያ ዘጠኝ ዘጠና ሰባት ሄሎ
ሄሎ ተመልሷል ሰላሳ አምስት ሀምሳ ሰባት ሀያ ዘጠኝ ዘጠና ሰባት እሺ
አዎ ብር የተሳስቶ ብር ሌላ ቦታ እየሄዶ ነው አዎ ወንድሜ ይቅርታ እንግዲህ ምንም እስቲ ደውልና የሚመልስልህ ከሆነ የሚተባበርህ ከሆነ አናግረው እሺ አየ አየ እሺ እሺ።
መልካም ቀን እሺ።